ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንረዳው
አሁን screenshot አድርገው ብለሽኝ ነበር።
አዎ Hello እንትን ግን transaction ላይ ስገባ ዝም ብሎ ምንም ነገር አያመጣልኝም።
bank transaction የሚለውን ይጫኑ። transaction ውስጥ ከገቡ በኋላ
አዎ ከዛ bank transaction የሚለውን ሲጫኑ ይመጣሉታል። ካልመጣ ደግሞ bank- logout login አድርገው ይሞክሩ።
እንደዛ አድርጌ ሞከርኩት፣ አልሰራም።
logout login አድርገው ሲሞክሩ ይመጣል። ሲመጣልዎት ፎቶ አንስተው ይላኩልን ደንበኛቸው የኔትወርክ ችግር ሲኖር ነው።
እሺ